ሰላም ነኝ ወይ?
ኧረ ሰላም ነኝ። አሁን የሆነች dispatcher አዲስ አናግራኝ ነበር። ስሟን ረስቼው ነው።
ሄርሜላ ሄርሜላ አዎ።
እ እና ስልሳ አራት ሰማንያ ሰባት ምግብ ቤት አልሰጡኝም። already order off time የገባ ነው።
የት ምግብ ቤት ነው?
እስኪ ነው እስኪ ቆይ አንዴ አዎ።
መስ- አልሰጡትም እስካሁን ኦምና ስታት ወጣሽ ግን ለ- ትዮ- ትጨሩታ አዎ እሺ፣ እሺ፣ እሺ።
እሱ ተጋለጠ ነበራቸው በቃ